Hello ጤና ይስጥልኝ እባክዎት ምን ልርዳዎ?
ቴሌዊን ፈልጌ ነው የደወልኩት።
እሺ
አስር coin አለና ማለት ነው እ፣ ወደ ቲኬት እንደሚቀይር ነው ፈለግኩ።
እሺ፣ በዚህ ቁጥር ነው
እ?
አሁን በደወሉበት ቁጥር ነው?
አዎ አዎ።
እሺ መስመር ላይ ጠብቁ።
እሺ እሺ።
ሁሉንም መቀየር የሚፈልጉት አስሩንም ኮይን?
አዎ ሁሉም መቀየር ነው።
እሺ ቀይሬለታለሁ።
እሺ እሺ።